hello ጤና ይስጥልን።
አለ ሰላም ነው?
እግዚአብሔር ይመስገን። አና ኮር ናችሁ አይደል?
አዎ
እኔም ደውላችሁ ዊፕላስ ሶሉሽን ከሚባል company ነው እና
እሺ company ያችን አሁን ላይ አንድ app develop አድርጓል። app ውስጥ ከሀምሳ በላይ service ኦች አሉት እና ከነዛ service ኦች core ሲሆን የእኛ company አላማ service ሰጭውን እና ተጠቃሚውን ማገናኘት ሲሆን service ሰጪዎቹ በቀላሉ ያለምንም ክፍያ እኛ app ላይ በመመዝገብ ምን አይነት አገልግሎት እንደሚሰጡ የት እንደሚገኙ ስለ ሙሉ አገልግሎታቸው ሙሉ መረጃ ተጽፎ customer በቀላሉ እንዲያገኛቸው ነው። በጣም ብዙ ተጠቃሚዎች ያሉት app ነው። በተጨማሪም ደግሞ ከኛ company ጋር ተመዝግበው አብረው ለሚሰሩት በእኛ ሙሉ ወጪ advert እናደርጋለን ቪዲዮ አጫጭር ቪዲዮዎችን ለቲክቶክ እና ለ social media የሚሆኑትን በራሳችን ሙሉ ወጪ እናንተ በምትፈልጉበት መንገድ ስራችሁን እናስተዋውቃለን ማለት ነው። ፈቃደኛ ከሆናችሁ link ኡን ልከንላችሁ ብትመዘገቡ።
እሺ ላኪ እሺ፣ እናመሰግናለን። እሺ